አለው።
ጤና ይስጥልን።
እንደምን ዋላችሁ?
እግዚአብሔር ይመስገን።
እንትን ፈልጌ ነበር፣ መረጃ ፈልጌ ነበር።
እሺ
ሳሮን የአጥንትና የመገጣጠሚያ ክሊኒክ የሚል ነበረ።
የ- ማን አሉኝ? አባት ይቅርታ።
ሳሮን ሳሮን አዎ፣ ሳሮን የአጥንትና የመገጣጠሚያ ክሊኒክ የሚል
ገኛ።
እ፣ እ፣ እንትን ሀያ ሁለት አክሱም ሆቴል አካባቢ አዎ እኮ ስልካቸውን ፈልገው ነው።
አዎ።
እሺ ይጠብቁኝ።
እሺ
አባት መስመር ላይ ነው።
እ፣ አዎ አለሁኝ። አዎ።
ኧረ ስልክ የያዙ ስልክ የያዙ ዜሮ ዘጠኝ አስራ አንድ አ- አ- ዘጠኝ አስራ አንድ ሀያ አራት ሀያ አራት ዘጠና አምስት ሀያ ስምንት ዘጠና አምስት ሀያ ስምንት አመሰግናለሁ እናት እኛም እናመሰግናለን አባት።
እሺ